ሰዓት ግን ያው መድረሱን እርግጠኛ መንገድም ሊዘጋጋ ይችላል ምናምን ግን ሞከራለሽ Hello ይስጥልኝ። ከቺፕ ነበር ምደውልሎት እ ከቺፕቺፕ ነበር ምደውልሎት ከቺፕቺፕ
አዎ order ነበሩት አይደል individual አዎ ነበር።
እሺ ይቅርታ በጣም ዛሬ ካልቻልንም ነገ እንላክሎት ነገ መቀበል ይችላሉ
እ ሪፍ አይ እ እኛ ልጅ ነው የዛሬ ሳምንት ነበረ እሑድ ይደርሳል ተብለን አ ከፍለን ነበረ። cancel ለማድረግም ኢሜይል ልከን ነበረ reply አልነበረም።
አሳውቀው ነበር
አዎ
Okay ስለዚህ refund ነው የሚፈልጉት አዎ አዎ እሺ በቃ እሺ ይቅርታ በጣም refund እናደርግሎታለን
እሺ መቼ ይገባል?
እ እስከ ከሰዓት ይገባል ዛሬ
እሺ እሺ እሺ እናመሰግናለን መልካም መልካም ቀን